ሄሎ ጤና ይስጥልን።
አብሮ ይስጥልን።
ለሰው
ማሊባባ
አዎ፣ ማሊባባዎች ነን።
እሺ እ፣ ሴናሪዮ
እሺ፣
ሞዴሉ ስንት ነው? ይቅርታ እመቤት።
ሴላሪዮ የትኛው ነው ሱዙኪ
እኮ? ሴላሪዮ ከላይ ፎቶ መጋዳ ያለው።
አንዱ ነው እ እ እ ሀያ ሀያ አንዱ ነው ወይስ ሁለት ሺ አስራ ሁለት አይ፣ አስራ ሁለት የሚለው የተለጠፈው እሺ፣ ልክ ነው ሁለት ሺ ሞዴሉ?
አስራ ሁለት ሁለት ሺ አስራ ሁለት ታዲያ ዋጋውና እንትን ሞዴሉ አልተመጣጠነብኝም ብዬ ተሳስታችሁ እንዳይሆን ብዬ ነው። ዋጋው እንደዛ ነው።
ሁለት ሺ አስራ ሁለቱ ነው።
አ
እስቲ ቆይ አንዴ ጠብቁኝ።
ይሁንና እስቲ ዋጋውን ይሁ
እሺ፣ መልሼ ልደውል ወይስ ልጠብቅ?
አዎ መልሰው ይደውሉልን። በቴሌግራም page ኣችን ላይ post ነው ነው አይደል?
አዎ እሺ፣ እሺ ደ- ሊና እሺ፣ ደውላለሁ።
እሺ እመቤት